ሄሎ ሄሎ አይሰማም።
እሺ ስድስት ስልሳ ሶስት ሰላሳ ስድስት ሰላሳ ስድስት ስልሳ ሶስት እ ስልሳ ስልሳ ሶስት ስልሳ ሶስት ሺ ምን ነበረ አምሮኝ ችክን ነበር እና አልታዘዘም።
አልታዘዘም። የሞተር ኦርደር ነው እንዴ?
አለት ማጣ
ቼክ አድርጌ እደውልልሃለሁ።